የሰጠኝ ቃልና ዜማውን አንተውነ የቀባህኝ ቅዱስ ቅባትን አንተውነ ያስታጠቀኝ የወንጌል እውነትን አንተውነ የመራህኝ የብርሃን መንገድ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ ሁሉ ካንተ ሆኖ ረክቻለሁኝ ረክቻለሁኝ ረክቻለሁኝ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ ሁሉ ካንተ ሆኖ ረክቻለሁኝ ረክቻለሁኝ ረክቻለሁኝ ኢየሱሴ ብትወደኝ ነው ለዚህ መታደሌ ከዓለም ተለይቼ ለክብር መዋሌ በሰማዩ ስፍራ አብሬ መኖሬ ከምንም አይደለም ሞገሴና ክብሬ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ ሁሉ ካንተ ሆኖ ረክቻለሁኝ ረክቻለሁኝ ረክቻለሁኝ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ ሁሉ ካንተ ሆኖ ረክቻለሁኝ ረክቻለሁኝ ረክቻለሁኝ
እኔማ ምናለኝ ኢየሱስ እኔማ ምናለኝ እኔማ ምናለኝ አባ እኔማ ምናለኝ ሁሉ ካንተ ሆኖ እረክቻለሁ እኔማ ምናለኝ አባ እኔማ ምናለኝ
ማንም ባይገምተኝ እዚህ ደርሳል ብሎ ተትዬ ብቆይም ገና ያኔ ድሮ ስፍራ እንኳን ባይኖረኝ ሳልታስብ ብቀር ታውኝ ነበር ለካስ ልታበቃኝ ለክብር እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ ሁሉ ካንተ ሆኖ ረክቻለሁኝ ረክቻለሁኝ ረክቻለሁኝ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ ሁሉ ካንተ ሆኖ ረክቻለሁኝ ረክቻለሁኝ ረክቻለሁኝ ታሪክን ምትለውጥ ድንቅን የምትሰራ ፍጹምም የማቷሽ ቃል ምታበራ የታመንከው ልዑል ለምስኪን ምትራራ ልጅህ አደረክኝ አቤት ያንተ ስራ እኔማ ምናለኝ እኔማ ምናለኝ እኔማ ምናለኝ
ኢየሱስ